መልቀቂያ ስልክ
ማስፈለግ
hello 81 88 ነው የደወሉት።
Flintstone ነው አዎ Flintstone ነው።
መረጃ ፈልጌ ነበር እ ምን አይነት መረጃ ነው የፈለጉት?
ስለ Flintstone ስለዚህ አክሲዮኑ ስለዚህ OK እሺ። አሁን currently share ነው እየሸጥን ያለ ነው።
ለምን hello?
ተሸጠ?
share ነው እየሸጥን share ነው እየሸጥን ያለ ነው። የአንድ share ዋጋ 500 ብር ነው።
እሺ እሱ አ- ምንድን ነው benefit ኡ benefit ኡ ፍሊንስቶን አዎ benefit ኡ አንደኛው የአመቱ መጨረሻ ላይ የትርፍ ተካፋይ ይሆናሉ። የ dividend ተካፋይ ማለት ነው።
natural natural ሌላ ሌላኛው ከብዙ ምንድን ነው አካል ጋር- ትርፎ አዎ።
ተጠራቅሞ ወደ ቤት ይቀየርልኝ ካሉ ወደ ቤት መቀየር ይችላሉ።
ምን ያህል expected profit margin አለው
እ እሱ ነው ይመ- ከራሳችሁ ብዛት ከራችሁ ስለሆነ አዎ
የረጅም ጊዜ የቆያችሁ ናችሁ አዎ አዎ አዎ እና ቢዝነሱን ታውቁታላችሁ ብሎ አዲስ የጀመረ አይደለም አዎ
እና ያኛው within this range ብሎ መናገር የሚቻልበት ነው።
አዎ
እ?
እንትን እ፣ office መጥተው መውሰድ ይችላሉ። እኔ ይሄን ያህል እ?
እንትን የለኝም። office መጥተው information መውሰድ ይችላሉ።
እሺ ገርጅ ያለው ነው ገርጅ ያለው አዎ። እ፣ መች ይመጣሉ? መች ቀጠሮ ላይ ሲሉ?
አይ፣ ሞት ይሸጠው ታዲያ አሁን እሺ እሷ ብዬ መናገር አሁን ልክ ማስታወቂያን ሁሌ ስሰማ እደውላለሁ ብዬ አዎ ድንገት ነው የተወሰነ።
በቃ ደውዬ አስታውሶታለሁ። እሺ ነገር እሺ እሺ እሺ መልካም